ሄሎ
ሄሎ
ጤና ይስጥልኝ።
አብረውጥልን ስም ማን ነበር? የአሁኑ ስልክ ነው? አሁኑ ልጅ ነው?
ኢዮኤል አዎ፣ አዎ፣ ስም ማን ነበር? ስም እ- ኢዮኤል ኢዮኤል አበበ ኢዩኤል።
ኢዮኤል ኢዮኤል ኦኬ ኢዩኤል ኢዩኤል አበቤ።
አዎ እሺ እሺ።
ሄሎ አዎ፣ አይዞኝ ወንድሜ ያው አይዞህ ብሬኪንግ አውት ልኮ አሰብንና ትንሽ የጥሞና ጊዜ ይሁን ነው እንጂ እ ጋር ያው አይዞህ አይዞህ አልከበበል ለማንኛውም እ ያው እዛ አይ